ጤና ይስጥልን። በሽት ቤት ራዲዮት ነው።
ኮንፈርሜሽን ፈልጌ ነበር።
እሺ ስልክ ያነጋረኝ እንግዲህ ሀያ ሰባት ዜሮ ዘጠኝ ሀያ ሰባት እሺ አስራ ሶስት እሺ ሀያ አምስት እሺ ዘጠና አራት ስንት ብር ነው?
ሁለቴ ነው። አንዱ ሰላሳ ሺህ አንዱ ሀያ ሁለት ሺህ
መቼ ነው አባ ያራችሁ? አሁን አስራ ሁለ- አስራ ሁለት ሰዓት አካባቢ ጠዋት መሰለኝ።
አርጌ ላለሁ እሺ እሺ እሺማ
ገብቶላለሁ። ብስለት እሺ እሺ መልካም ቀን እሺ